ሄሎ ሰላም ጤና ይስጥልኝ ቤት ቤት
እናት ዊዝድሮውም አትደርጊልኝ ከሳንቲም ፔይ ጋር ተነበር እኔ ካርድ ራሱን መጨረስ መረረኝ እኮ ደግሞ በጣም ነው የሚበ- እነሱ የጥሪ ማ የመቼ ነው
አስረኛ ቀን የዛሬ
ኦኬ ባለፈው ሳምንት ስንት ብር ነው ሶስት ሺ እሺ አንዴ ስልክህን ልግ ትነግረኛለህ ይቅርታ በጣም
የት- የቤስት ቤቱን ነው የቴሌ አዎ የተላከበት አይ የቤስት ቤቱ አስር እሺ ስልሳ ሰባት እሺ አርባ አንድ ዜሮ አንድ
አርብ ዕለት ነው ቅዳሜ ቀን ነው ያደረገው ቅዳሜ ቅዳሜ ነው አዎ እሺ አንዴ ጠብቀኝ እሺ ይቅርታ እሺ